hello hello
ሰሞኑን አቤት፣ አይሰማም።
ሁሉ ስፖርት ነው። ምን ልርዳዎት?
ስፖርት እ፣ እንትን ወጪ ማድረግ አልቻልንም። ምን እናድርግ?
ወጪ ማድረግ እሺ።
እ፣
የ branch payment የሚል አለ አይደለ?
አ፣ branch payment የሚለው ላይ ይግቡና እሺ፣ የ- የሚፈልጉትን የብር መጠን ይጻፉ።
እሺ፣ ኮድ ይሰጡታል።
እሺ፣ እሱን ኮድ የ- በቴሌ ብር ነው ማውጣት የፈለጉት?
አዎ፣ እሺ። የቴሌ ብር ስልክ ቁጥር እና እሺ፣ ደግሞ ሙሉ ስምዎትን አድርገው እሺ።
ቴሌግራማችን ላይ ይላኩልን።
የቴ- የቴሌግ ማነው የቴ- ቴሌብር እና ማወጣበትንና የቴሌ ብር ስልክ ቁጥሩን እና ሙሉ ስም ስም- ሙሉ ስም።
አዎ እሺ፣ እሺ፣ ቴሌግራም account ኣችን ያውቁታል?
አዎ።
እሺ እዛ ላይ ላኩበት።
አይ አሁን እዛ ላይ ሲጽፍ እነሱን አዋሯቸው ምናምን ስላሉኝ ነው።
አዎ እዛ በቃ ላይ- እዛ ላይ አሁን ይጻፉልን።
እሺ፣ እሺ፣ እሺ።